ሜል ጤና ይስጥልኝ
withdraw ምንድን ነው deposit ለማድረግ እምቢ አለኝ
በምን ነበር የሞከሩት?
በቴሌብር
ቴሌብር ትንሽ malfunction አድርጎ ነው ይስተካከላል። አጠቃላይ ነው
ነው እንደ አዎ፣ ይስተካከላል።
መቼ ነው የሚሳካው? ዛሬ
አዎ እስከ በኋላ ይስተካከላል።
አሞሌ አማራጭ ሲሰጠኝ አሞሌ ላይ ስሞክር እምቢ ይለኛል። እሱ ላይ ስ- አሞሌ ግን application ኡ አለኝ።
okay አሞሌ የሚለውም option አይሰራም።
አዎ
አዎ እሺ፣ ሪፖርት አድርገነዋል፣ ይስተካከላል። ከቻፓ side የሆነ ቴክኒክ ችግር ነው፣ ይስተካከላል።
እሺ brother።
እሺ